አይ ስልኩን ያልክ
hello hello hello ቤርሳቤ ነኝ ሰላም ሰላም ቤርሳቤት እንዴት ነሽ?
አለሁ እንዴት ነው?
ተቃራኒ order ይዤ ነበረ ቤርሳቤት ስንት ነው order ነበሩ?
ሰማንያ ዘጠኝ ሀምሳ ሰባት እና ሰማንያ ዘጠኝ ስልሳ ሁለት
አንድ ሰማንያ ዘጠኝ ሀምሳ ሁለት ነው።
ሀምሳ ሰባት እና
እሺ ሰማንያ ዘጠኝ ስልሳ ሁለት
ሰማንያ ዘጠኝ ሀምሳ ሰባት እና ሰማንያ ዘጠኝ ስልሳ ሁለት አዎ
መስመር ላይ ጠብቀኝ።
እሺ
የዮሐንስ order
ቤልሳቤት አለች
አቤት ቆይ አንዴ እ ሀብታሙ አቤት የዴቦኔርሱ ነው እሺ የሚወጣው ወደ ሰንሻይን የሚሄደው
ዴ እሱንማ እየተሰራሁት እኮ ነው እያሰራሁ ነው ምግቡ አይደለም ይወጣል እሱ
እሱን ደቂቃው- እየሰራሁት እኮ ነው ያኛው ነው የሚቀድመው ስለዛ የጆሲውን ነው የምትሰራው የጆሲ ዋር እንደ አሁን የገባው ምን አይነት ስራ ነው የምትሰሩ እሺ ይሄኛው ነው የሚወጣው ላስወጣለህ ወይስ የጆሲ ዋር ትሰራዋለህ የጆሲ የጆሲው ዋር አይወጣም
ለምን አይወጣም የቀደመ የትኛው ነው የቀደመ አይደለም በቃ እዚህ dispatcher መርጦ ነው የሚያወጣልህ
dispatcher መራጭ አደረገው ማን ነው ሀብታሙ ላውጣልህ የዴቦኔርሱን ወይስ ሲቀመጥ ሁለቱም አንተ ጋር
ኧረ ይደብራል ኧረ ይደብራል ኧረ ይደብራል
hello
አቤት ቴዎድሮስ አድርግልኝ ምን ሄሎ ሄሎ